ሄሎ ሰላም ጤና ይስጥልኝ። ቤስት ቤት ራዘኝ እባክህ ምን ልርዳው?
አብሮ ይስጥልኝ ቅድም የደወልኩልኝ ነኝ። ምን ነው ዝም አላችሁ? deposit ኡ ምን ነበረ?
deposit ኡ ሳንቲም ተቆርጦብኝ
አዎ አልገባልኝም። ልኬላቸዋለሁ በቴሌግራም message እና ቁጥሩን ዝም ብለን አይደለም እሺ አባቴ ከሶስት መቶ በላይ customer ነው እያስተናገደን ያለ ነው እና ተራ በተራ ስለሆነ ቴክስ እየመለስን ያለ ነው። በትዕግስት ጠብቀን እሺ አባቴ እናሳውቅልሃለን። ሁሉም እንደዚሁ የ deposit transaction ተቋርጦባቸው ነው የላኩልን ያሉት እና አ በሲቢ ሁሉም እንደዛ ነው።
አዎ አዎ ያንተ ብቻ አይደለም የሁሉም ነው አባ።
እሺ በቃ ገብቶሻል።
እንመልስልሃለን፣ ቴሌግራም ላይ እንመልስልሃለን። እሺ ጠብቀን።
እሺ እሺ እናመሰግናለን። እሺ መልካም ቀን።